ጤና ይስጥልን። ከቢጃይ ጥሪ ማዕከል የምንደውለው እሺ ተቋረጠ።
እንትን በአምላክ ግሮሰሪ?
ካርዴና አላየሁትም ነበር እና ሆቴው ሰላሳ ሁለት ችግር የለውም አግኝቻለሁ። በአምላክ ግሮሰሪ አይደል?
አዎ ግሮሰሪ ነው።
እሺ የእርስዎን ስንገሩኝ።
የእኔ ስልክ ዜሮ ዘጠኝ አስራ ሶስት ዘጠና እሺ ስድስት ሰማንያ አራት አርባ ሁለት
ስምዎትን ይንገሩኝ።
ስሜ የሺ
እህ፣ ቦታው ሰሚት ኮንዶሚኒየም ነው ያለ ሶስተኛ አዎ፣ አባሽ።
ሶስተኛ በር
እህ፣ cooler ውስጥ ነው እያፈሰሰበት ያለው።
አዎ cooler ውስጥ በውጭ በኩል ባለው cooler ኡ ስር draft።
ያሉት ገመዶች እህ፣ draft ነው ውሃ እያፈሰሰበት ያለው።
draft ነው draft ነው የሚፈሰው እህ፣ እሺ ደንበኛችን ቅሬታዎትን መዝግበን ለጥገና ክፍል እናስተላልፋለን። ሌላ የምረዳዎት ነገር አለ?
ሌላ ምንም የለም። ልጄ ልጄ አደራ በክርስቶስ ይዤሻለሁ፣ አስቸኳይ ነው። ምንም እየሰ ከማታ ጀምሮ ነው እንትን ያለኝ አጉል ሰዓት ስለነበር አልደወልኩም።
እሺ ደንበኛችን አሁን ሆነ በአስቸኳይ መዝገብ ያስተላልፍልዎታል። ሌላ መረዳዎት ነገር አለ?
ሰላም ዋይልኝ።
እሺ ስለ ደወል እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።